hello
hello hello hello ሰላም ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን ገንዘብ ተመላሽ ይደረግልሻል ብላችሁ ነበር። ይኸው ሁሌ ነው የምትለኝ፣ አትመልስልኝ ገንዘቡን okay እሺ በጣም ይቅርታ አስልክሎታለሁ እኔ ቁጥር በዚህ ቁጥር ነው አይደለም፣ በሌላ ስልክ ነው እሺ fail ያደረገ ነው ወይስ አ, ያልመጣ እቃ ነው ያልመጣ ዕቃ ነው።
እሺ ስልክ ይነግሩኛል ዜሮ ዘጠኝ አርባ ስድስት አርባ ስድስት ሀምሳ ዘጠኝ ሀምሳ ዘጠኝ አርባ አንድ ሀምሳ አርባ አንድ ሀምሳ አዎ
እሺ ሮማን በሚል ነው አዎ።
የምንድን ነበር ይቅርታ
ያው መቶ ሀምሳ አራት ብር ተመላሽ ተደርጎልኛል።
እሺ
ያው የሽንኩርት፣ ድንች፣ ቀይ ስር፣ አቮካዶ ይቀራል።
okay እሺ ምን ሆኖበት ነው እቃው ሳይመጣ ቀርቶ ነው ወይስ
አዎ አልመጣልኝም እቃው
okay አዎ አዎ የሆነ ጊዜ አውርቼዎት ነበር እኔ ስልክ
እ?
አውርተው የተመለሰሉት product አለ አይደል ከዚህ ውስጥ
መቶ ሀምሳ አራት ብር የአብስራ በራ በሚል ተመልሶልኛል። መቶ ከዛ ሀምሳ በ- አራት ከዛ የ አቶ ብርሃኑ መልሰዋል አይደል የቃሪያና የ beetroot መቶ አምስት ብር እና አርባ ዘጠኝ ብር ስል ወይስ እኛ ነው የመለስነው?
አይደል መቶ ሀምሳ አራት ብር የአብስራ በራ በሚል ስም ብቻ ነው፣ ሌላ አልተላከልኝም።
ሌላ ከ- ከ customer የተቀበሉት ነገር የለም ከሌላ ከ group ad- admin ኦቹ።
አይ የለም።
ስለዚህ አሁን የሚቀረው የምን የምንድን ነው የአቮካዶ፣
ሽንኩርት፣
ሽንኩርት፣
ቀይ ስር
ቀይ ስር ቀይ ስርማ ተ- የቀይ ስር- የቀይ ስርና የሽንኩርት ተልኮሎታል መሰለኝ አይደል መቶ አርባ ምናምን ብር እ
የመቶ አርባ መቶ አርባ ስንት ብር ነው ተላከልኩት?
መቶ ሀምሳ አራት ብር መቶ ሀምሳ አራት ብር የቀይ ስርና የቃሪያ ነው አንድ ላይ ነው። አዎ ቲማቲም ቲማቲም፣ ሽንኩርት፣ አቮካዶ፣ ድንች ማለት ነው የሚቀረው።
እ, ቲማ- አቮካዶ፣ ድንች፣ ቲማቲም እና ሽንኩርት።
አዎ okay አዎ አዎ እሺ check አድርጌ ልደውልልሽ አንዴ እሺ